hello
አዎ
ሰላም ነው?
ሰላም ነው። በዚህ ቁጥር deposit ሁለት መቶ ብር አድርግቼ ነበረ በሀያ ዘጠኝ አልገባልኝም።
እ
በሀያ ዘጠኝ deposit አስቀምጬ እሺ አልገባልኝም። ትላንት ላኩኝ እንዳለ እሺ
አረ፣ እንትን ለምን ነበር ያሉኝ? ለሳ- ለሳንቲም ቤት እ
ለሳንቲም ቤት እ
ልከናል አሉኝ።
ልከናል አለኝ።
አዎ
አዎ የእንትን deposit ነው አይደለ?
አዎ
እኮ እነሱ response ስላላደረጉን እኮ ነው። አንዴ ትንሽ ትጠብቀናለህ። ስልክህን ንገረኝ እስኪ። ስንት ብር ነው ሁለት መቶ ብር አራት መቶ አንድ ቦታ ደግሞ message ኡ ልከህ ሁለት ነበረ?
መቶ ሶስት ቴሌግራም ቦታ ላይ ነው ሶስት ቦታ እ ቴሌግራም ላይ ልከህልን ነበር?
አዎ ልክ ያለው ትናንትና እሺ፣ ልክ ልክ ልክ።
ነበር ዜሮ ዘጠኝ አስራ ሶስት እሺ
ዘጠና ሁለት እህ ዘጠና ሶስት ዘጠና ሶስት ዘጠና ሶስት ዘጠና ሶስት በቻፓ ነው አይደለ?
በቻፓ ነው አዎ በቻፓ ነው አዎ እነሱ እኮ እንትን ልከንላቸዋልና transaction
እም።
የእነሱ ምላሽ እየጠበቅን ነው። ትንሽ ትጠብቀናለህ። manually አዎ ሶስት ስለሚሰሩ አዎ ሶስት ቀን ሙሉ እኮ ነው እ shame ነው በጣም ይሄ ሶስት ቀን ሙሉ ነው አዎ እሱ ይኸው እንደተላከላቸውም እኮ ልኬላቸዋለሁ፣ ግን እስካሁን response ስላልሰጡ ነው። በጣም ይቅርታ። ድጋሚ ይኸው ልልክላቸው ነው።
አይ አይ ታ- የተዋላ እ? አዎ ይኸው ለቻፓ ተልኮላቸዋልና እነሱ ላይ reply እያደረኩ ነው። እና የ CV number ህን ንገረኝ እስኪ።
ዜሮ ዘጠኝ አስራ አምስት
አንዴ ሰባ ሶስት አርባ አርባ ስድስት ዜሮ ዘጠኝ አስራ ሶስት አስራ አምስት አስራ አምስት አስራ ሶስት እ ሰባ ሶስት ሰባ ሶስት አርባ አርባ አርባ ስድስት
ይኸው ድጋሚ ልክላቸዋለሁ። እሺ ይቅርታ ስለቆየንብህ።
እሺ ስንት ነው ገንዘብ አይተሽዋል እ? ሁለት መቶ ብር አይደለ?
አላ አዎ የላኩላቸው የሁለት መቶ ብሩ ነው። ከዛ በላይ ደግሞ አራት መቶ ብር አለ አይደል? ግን ያነበብክበት የሁለት መቶ ስለሆነ መጀመሪያ እሱን check ያድርጉት።
እሺ እሺ አባ ስለደወልክ እናመሰግናለን።